ሄሎ ሰላም ጤና ይስጥልን።
አብሮ አስጥልን ይሰማል። ሄሎ
ወት ነው
አይሰማም።
ይሰማል፣ እየሰማሁት ነው።
እሺ እንትን አፈልገን ነበር።
ምን ቴሌዊ በ- አዎ በ text እንትና ስለ ፍቅር ምናምን ምላኩም እንትና text ኦች አሉ አይደለም እ ዘጠኝ ዘጠና አራት ላይ እሱን
እ ዘጠኝ ዘጠና አራት ላይ ደውለው ያሳውቁ።